ያለን ዋሽንግተን ህክምና
አቤት ሰላም ነው ሰላም አለን። ከአዩ internal medicine specialty clinic ነበር የሚንደውልልን።
እሺ
እ የሆነ patient recently head injury ነበረው እና CT scan ፈልገን እህ፣ እ ምን አይል ነው ዋጋ ምናምን እ ቤተሰብ ስለጠየቀኝ ነው። እኔ ዶክተር ዲክሰን ስልጣን ይባላል።
የታዘዘላችሁ brain CT scan without contrast without ነው አ without contrast እሺ without ከሆነ ሁለት ሺ ሰባት መቶ ብር ነው 2700 ብር ነው።
አዎ።
okay እሺ